Hello ጤና ይስጥልኝ ሂውስተን አብሮ ይስጥልን
ሴት ነኝ።
ምን አሉኝ?
ሰላም ነው ሰላም ነው አለን።
አለኝ። እንደ ሰላም ነው። እንዴት ነሽ?
ሰላም አለን። Flintstone Homes ነው የደወሉት።
እ Flintstone Homes ነው የደወሉት። አቤት።
okay። አይ እንዴት ነው? አንዳንድ ነገሮችን ለመጠየቅ ነበር።
እሺ፣ ስለምን ጉዳይ?
ዘርፉ ይሄ የእናንተ ዘርፉ ንግድን ያካትታል ወይስ እንዴት ነው?
እ ምን ነበር? share እና አፓርትመንቶች ነው እኛ የምንሸጠው።
እ አፓርትሜንት ማለት እንዴት ነው? እስኪ አንዳንድ ነገሮችን እስኪ ንገሪኝ።
መኖሪያ ቤት ነው። መኖሪያ ቤት የመግዛት ሀሳብ ካለት ያው መኖሪያም share ም እየሸጥን ነው።
አሃ የመኖሪያ ቤት አዎ።
አፓርትስ
ምን አሉኝ?
አፓርትስ
አፓርት እ
ምንድን ነው አፓርት?
አይ እሺ አፓርትም ስትይኝ እኮ ነው አሁን እ አንድ እኮ ነው ታዲያ መኖሪያ ቤት እኮ ነው።
እንዴ አዎ። share ኡም አሃ።
ከፈለጉ ግን share አሁን ሰኞ መሸጥ እንጀምራለን።
አሃ አሁን ሰሞኑን ጀመራችሁ ወይስ ገና ነው የምንጀምረው?
አሁን ሰኞ እንጀምራለን። የት አካባቢ ነው ያሉት?
እኔም አዲስ አበባ ነኝ።
እኮ ወይን ቅዳሜ ይመጣሉ።
አ አ ቢሮአችሁ እዛ አዲስ አበባ ነው?
አ ሶስት ቢሮ አለን።
እዛ አካባቢ ነው የት አካባቢ?
ቦሌ፣ ገርጂ፣ ልደታ።
okay። ያለ- የትኛው ነው የሚቀርቡት ለርስ እ?
በቃ ይቀርበኛል።
የገርጂው አዎ ገርጂ ከኮሮ ሆስፒታል ወረድ እንዳሉ ወይን እዛ ሲደርሱ ይደውልኝ እንትን location ልክሎታለሁ በዚህ ስልኩት
በቃ ችግር የለም። እዚህ ላክልኝና location ኑ ላክ።
እ
በቃ እመጣለሁ።
ስለዚህ ቅዳሜ ማለት ነው።
አዎ እስካሁን እዛ ደግሞ መጥቼ ነው የማወራው።
አዎ ያለውን መረጃ ይ- ይወስዳሉ። form ም አለ የሚሞላ እሱንም መውሰድ ይችላሉ።
ስለዚህ ነው ወይስ በ account ነው አዎ ቤት ስለ share ኡ እ ስለ share ኡ ኧረ ቀንሽበት።
ነው እንዴ?
አዎ
እሺ thank you እናመሰግናለን። የትዬ እሺ ስለ ቤትም እ፣ መት- መውሰድ ይችላሉ። ቤትም ከፈለጉ
okay።
እሺ ማን ልበል ስሞትን ስሜ እያሱ
እ እያሱ እያሱ እያሱ እሺ ምን ላይ ነበር ማስታወቂያችን የሰሙት?
እ በቲቪ ላይ ነበር።
ቲቪ ላይ እሺ እሺ እሺ አዎ